ቃል አልነገረችኝም ምኑ እንደሆነ።
ሄሎ ጤና ይስጥልን ከቢጃ ኢትዮጵያ ነበረ ምደውልሎት።
ጤና ይስጥልኝ።
ተቋረጠ አዎ ተቋረጠ።
ሙሉ ስሞት ማን አሉኝ።
Hello hello hello
መስመር ላይ ኖት አቤት ይሰማኛል።
ሙሉ ስሞት ጋሩኝ።
ሙ- በቃ እንትን ብሏል እናት አገ- እንትን ብሏል አግኝቷል ልጁ እ እሺ እሺ እሺ።